ጤና ይስጥልኝ ሁሉ ስፖርት ባኮ ምንርዳዎት
ሄለው
ሁሉ ስፖርት ነው ባኮ ምንርዳዎት
አዎ እኮ በዚህ በዚህ ወይ ቤሳች ያለ ኦንላይን ኦንላይን የተጫወቱ ነበር። አሁን ሁሉም ነገር ስለተቋረጠ ነው ሁሉ ላይ
አይ ይመለሳል፣ ይጠብቁ፣ ይመለሳል።
አዎ እኮ ሙሉ ነገር ቴሌብሩ ምኑም ስለወጣ ነው።
አ ይመለሳል፣
አዎ አዎ እየተስተካከለ ነው። ይመለሳል፣ ይጠብቁ።